የሚስበው እንዳሌ ተረከዟ ሽንጧ የረቀቀው አይኗ እንደ ጦረኛ የሚያስበረግገው ደረቷ እንደ ጋሻ ደርሶ ሰፋ ያለው ጡቷ እንደ ራስ ነብር አትንኩኝ የሚለው አንገቷ እንደ ሰጎን ተመዞ የወጣው አፏ እንደ ሕፃን ልጅ የሚርበተበተው እንደ ቀትር እባብ ፍቅሯ የሚነድፈው የልቤና አዳራሽ እልፍኛ ታደርገው ከአንጀቴ ውስጥ ገብታ ልቤን ታስጨንቀው አንድ ለአንድ መታገል ሲያቅተው ሰው ሁሉ አንቺ ሰው በሰው ላይ ትጥያለሽ ሆይ ሰውነት ሆይ እንዲያው ሰውነት አንቺ ካለሽበት ከቆምሽበት ምድር አንቺ ካለሽበት ከቆምሽበት ምድር መነኩሴው ከገዳም ጎሽ ይወጣል ከዱር አንበሳን በጡጫይ እለው የነበረው ዝሆንን በጡጫይ እለው የነበረው ነብርን በጡጫይ እለው የነበረው እባብ ጭንቅላቱን እለው የነበረው ምነው ካንቺ ሲደርስ ልቤ ደነበረ አይ ሰውነትሽ እንዲያው ሰውነት ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻይኝ እንዳምሌ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻዬኝ እንዳመሌ ሰውነቷ ሰውነቷ እንዲያው ሰውነቷ እንዲያው ሰውነቷ ሰውነቷ አይ ሰውነቷ እንዲያው ሰውነቷ አንጀቴና ሆዴ ተጣልተውብኝ አንተም ተው አንተም ተው ብዬ እንዳልለው አንጀቴም አንጀቴ ሆዴም ሆዴ ነው ለማን ፈርዳለሁ ፍርድ አያውቅም ሰው ኦይ ሰውነት ሆይ እንዲያው ሰውነት ሆይ አንቺ አኩራፊ ሆነሽ እኔ ሆደ ባሻ አንቺ አኩራፊ ሆነሽ እኔ ሆደ ባሻ በቃ ተለያየን እስከ መጨረሻው አበባው ፈነዳን ቡቃያው ደረሰ ፍቅሬን ያሱጥን ምነው ደፈረሰ አይ ሰውነቷ እንዲያው ሰውነቷ የኔና አንቺ ብቻ ፍቅራችን ከሰበብ የመለየት ጉሙ በእኛ ላይ ዘመመ የመለየት ጉሙ በእኛ ላይ ዘመመ አይ ሰውነቷ አይ እንዲያው ሰውነቷ ሰውነቷ ሰውነቷ እንዲያው ሰውነቷ አይ እንዲያው ሰውነቷ አይ ሰውነቷ እንዲያው ሰውነቷ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻይኝ እንዳበሬ ምነው እኔ ምነው እኔ ምነው እኔ